hello ጤና ይስጥልን። የኢትዮ ጥሪ ማዕከል
መረጃ ለመጠየቅ ነበረ። flight ከአክሱም ወደ አዲስ አበባ ስንት ሰዓት ነው?
እሺ፣ ለመቼ ነው? ከአክሱም ነው ያሉኝ?
ለዛሬ ከአክሱም ወደ አዲስ አበባ።
እሺ እያየሁልዎት ነው።
እሺ
ከአክሱም አዲስ አበባ አ፣ የሚጀምረው ሐሙስ ነው።
ዛሬ የለማ።
አዎ ዋጋው አምስት ሺ ሶስት መቶ ዘጠና አንድ ብር ነው።
አምስት ሺ ሶስት መቶ ዘጠና አንድ okay። አ- ሐሙስ ነው ያልሽን ስንት ሰዓት?
አዎ ሐሙስ ሐሙስ ሰዓቱን አይገልጽም፣ ግን አምስት ሺ ሶስት መቶ ዘጠና አንድ ይላል። ሐሙስ okay፣ እሺ፣ እንደሚጀምር thank you።
እሺ፣ ሌላ ምን ልርዳዎት?
አመሰግናለሁ። እሱ የሚቀርመው መልካም ቀን። አመሰግናለን። እሺ፣ thank you bye